እባክዎ ምን ልርዳዎት?
ሄሎ ሁሉ ስፖርት ነው። ምን ልርዳዎት?
እንትን ትናንትና ሰላሳ አንድ ሺህ ብር በልቼ ነበር።
እሺ ከዛ ወደ ቴሌ ብር withdraw አረኩ አስራ አምስት አስራ አምስት እና ሁለቱም አልገባም አየር ላይ ቀረ።
okay withdraw አድርገው
withdraw ሳረግ ወደ ቴሌ ብር አልገባም፣ message ም አልመጣም፣ አየር ላይ ቀረ። ግድ ደግሞ እንትን ከሁሉ ስፖርትም አ- የለም ምንም ባዶ አረገ።
እሺ ከ transaction history ው ላይ ከሁሉ ስፖርት account ኦ ላይ እ፣ transaction history ውን screenshot አድርገው ይላኩልን ቴሌግራም።
transaction history አዎ more ብለው ሁሉ ስፖርት account ኦ ላይ more የሚል አለ።
more እዛ ብ- ላይ ገብተው transaction history ያገኛሉ እና እዛ ላይ successful ብሎ ከሆነ ምልክት አድርገውበት በ screenshot አድርገው በቴሌግራም ይላኩልን።
ቴሌግራም በ- በ- በየትኛው ስልክ ነው የምን የምልከው?
ያዙ ቴሌግራም ላይ ያዙ ልስጦት እንያዝ። እስኪ ያስ ተጻፍ። እሺ ንገሪኝ እስኪ ዜሮ ዜሮ ዘጠኝ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት እ እ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ በቃ እሺ መልካም ቀን።
እሺ መጣም